ይስጥልኝ አበባኮትን መልበሱ
ሄሎ አቤት ጤና ይስጥልኝ አበባኮትን መልበሱ
አይ ቴሌ ቴሌወይን ትኬት መቶ አስራ ሁለት ይላል ግን እንዴት እንደሚጠቀም ስላልገባኝ ነው።
እሺ ኮኮብ ዘጠኝ ሰማንያ አምስት መንፈላል ብለው ሲልኩ አ ዝርዝሮች ይመጣሉታል ሶስት ቁጥር ለመጫወት የሚል አለ አ እሱን ሲነኩ እድሎች ይሞክሩና ጥያቄና መልስ አንድ ሁለት ብሎ ይመጣል መቶ ምናምን ትኬት ካሉት መቶ ምናምን ጊዜ አንድ ቁጥር ነክተው እድሎትን መሞከር ይችላሉ እሺ እሺ እሺ እሺ እሺ ኮኮብ ዘጠኝ እናመሰግናለን።
ሰማንያ አምስት መንፈላል ሶስት ቁጥር እሺ እሺ እሺ እናመሰግናለን።
እሺ እኔም አመሰግናለሁ መልካም ቀን።
እሺ